ሄሎ ጤና ይስጥልኝ። እግዚአብሔር ይመስገን። አቤት ሰማሁ።
አዲሱ stand-up comedy አሁን ደውዬ ነበር እና እሺ እሺ ሁለት ሰው account ልከሽልኝ ሁለት ሰው ብዬሽ ነበር። አራት ሰው አድርጌዋለሁ እና እሺ።
አራት ነን የምንገባው። አራት ሆነናል።
እ እሺ ሁለት ልጨምር፣ ይቅርታ ስም ይንገሩኝና እ ሁለት ልጨምር። ከዛ መጨረሻ ላይ ማታ ላይ የከፈሉበትን አሳይተው ትኬት ይሰጥዎታል።
እሺ እሺ።
ማን ልበለው ስሙን የዚህኛው?
ማ- ማርታና ምኑን ነው የምትይኝ? አሁን እኔ የሚጨመረውን ሰው ነው የምነግርሽ።
እ ሁለት ሰው የጨመሩትን አዎ፣ ሁለት ሰው የጨመሩትን እ ቦታ እንዲያዝ ስም ይንገሩኝ ማርታና አንዳቸው።
ማርታና አንዷ አለ
እሺ ስልክ ቁጥር ንገሩኝ።
የዜሮ ዘጠኝ አስራ አንድ 09
አስራ አንድ 11 ሀምሳ ሁለት ድጋሚ 11 no no ዜሮ ዘጠኝ አስራ አንድ እሺ።
ሀምሳ ሀምሳ ሁለት ሀምሳ ሁለት እሺ አርባ 11 ዘጠኝ 52 አርባ ዘጠኝ
49 ሀምሳ ሶስት
እሺ እሺ ሁለት ሰው ነው አይደለ የጨመሩት?
ቅድም ሁለት ሰው ነበረ። አሁን ሁለት ሰው እሺ እሺ እሺ እሺ እናመሰግናለን። መልካም ጊዜ